ሄሎ ጤና ይስጥልኝ።
አበስ
ይቅርታ ከአምስት ሰከንድ ነበር የምደውልልኝ።
እሺ፣
ይቅርታ ስሞት ማልበል ረዴት
እሺ፣ ረዲት ማ
ደምለው ደምለው ደ- ደምለው ነው ስላለት
ደምጠው አዎ፣ ረዲት ደምለው። እሺ የት ነው የሚኖሩት? እዚህ አዲስ አበባ ነው ወይስ ሌላ ቦታ ነው?
እ፣ አሁን ቢሮ ደስ ይላል።
ደሴ ነው። ይቅርታ አሁን ትንሽ ነበር ሰሞኑን Okay አዲስ አበባ ነበር ሰሞኑን። አሁን ደሴ ሄደናል።
Okay። ስለዚህ ይመለሳሉ ማለት ነው።
እ፣ እዛ ነው የምንኖረው።
Okay ደሴ
አዎ እሺ። እ፣ መቶ ሰከንድ ይጫወቱ ነበር አይደለ?
አዎ አዎ።
እሺ ስሞትንና እ፣ እ፣ አሪፍ ውጤት ስላሉት ማለት ከሚጫወቱ ከመቶ ሰከንድ ደንበኞች እ፣ አሪፍ potential ያሉት ተብሎ ተመርጦ እና system ላይ የሚጠራ ነገር ይኖራል እና ፎቶትን ፎቶ ጉርድ ፎቶ እና መታወቂያ የታደሰ መታወቂያ እንዲልኩልኝ ነበረ።